Te naselite će برنامج جمع کروا کن لطفا ሄሎ ጤና ይስጥልኝ
ትኬት ፈልገን ነበረ።
ከየት ወዴት
ገብርኤል ሁለት ሰው
ምን አሉኝ
ገብርኤል ገብርኤል ተ- ታህሳስ አስራ ሰባት
ታህሳስ አስራ ሰባት
አ ለስንት ሰው ነው ሁለት ሰው
ሁለት ሰው
መመለሻ መመለሻ በሀያ አንድ
እ፣ መሄጃው በአስራ ዘጠኝ
ማ- አይ መሄጃው አስራ ሰባት መመለሻ ሀያ አንድ
እሺ አንድ ደቂቃ ሌሎት
ስንት ስንት ሰዓት ነው?
ሌሎት አንድ እሺ እሺ እዛ ባለፈው
ከአዲስ አበባ ሲሄዱ
እሺ
እ፣ ጠዋት አስራ ሁለት ሰዓት ከሀያ አምስት የሚነሳ አለ
እሺ አንድ ሰዓት ከሀያ አለን ስንት ሰዓት አስር ሰዓት ጠዋት አስራ ሁለት ሰዓት ከሀያ አምስት የሚነሳ አለ
እሺ ከዛ በኋላ ያለው አንድ ሰዓት ከሀያ እና አምስት ሰዓት ከአርባ አምስት ነው ስድስት ሰዓት ከሩብ ከሰዓት ያሉ ሰባት በዛዎች ጀምሮ ሰባት ሰዓት አለ
ቀን እኔ ጋር ሰባት ሰባት ሰዓት ሰዓት ይላል።
ቀን ሰባት ሰዓት የለም
ሰባት ሰዓት ማ ስድስት ከ
ስድስት ከሩብ ከምናምን።
አለ ስድስት ከሩብ በቃ ስድስት ከሩብ እሺ አልኩኝ።
ከዚህ ሜጃውን ስድስት ከሩብ አ እሺ ከድሬዳዋ ወደ አዲስ አበባ በሀያ እንደሚመለሱበት ደግሞ
አ ጠዋት አንድ ሰዓት ከሀያ የሚነሳ አለ አ አንድ ጠዋት ሰዓት ሁለት ከሀያ ሰዓት ከአስር አለ አንድ ሰዓት ከሀያ ነው አይደል? ጠዋት ከዛ መነሳ አ፣ አራት ሰዓት አራት ሰዓት ከዛ አራት ሰዓት አለ አዎ እሱ ላድርግሎት አ አይ፣ የአራት ሰዓቱን አድርግልኛል።
እሺ። አስራ ስምንት ሺህ ሶስት መቶ ሰማንያ ስድስት ብር ነው የሁለት ሰው አስራ ስምንት ሺህ አስራ ስምንት ሺህ ሶስት መቶ ሰማንያ ስድስት አስራ ስምንት ሺህ ሶስት መቶ ሰማንያ ስድስት አዎ የሁለት ሰው እሺ ጥርሳት
ለያዝሎት
አዎ አዎ አዎ ያዝልኝ። ምን አሁን ያስገባልህ? እናንተ አዎ፣ ያስገባል ምን- ቴሌግራም ይጠቀማሉ በዚህ ስልክ
ጓ- ከ- ጓደኞቻችን እናንተ ጋር ቆርጠዋል። እ፣ ፈለቀ ያሬድ ምናምን የሚል ከእነሱ okay ጋር አራት ብር- ሰው አራት ሰው አዎ ከእነሱ አዎ።
ጋር ብርሃን አንድ ላይ ነው የምታደርግልን።
እሺ ሰዓቱ ተመሳሳይ ነው እነሱ የጠዋት ከዚህ ሜጃ የቆረጡበት ይመስለኛል ተመሳሳይ ነው አይደል? ልክ እንደዚህ መሰለኝ። check አድርገውና አብረን ስለምንሄድ ብለህ ነው የእነሱን check አድርገው
የእነሱን check አድርግና በእነሱ ሰዓት አድርግልን። እ፣ account አለ መሰለህ ያንተ ስላላቸው እናስገባለን።
okay እሺ ሰዓቱን check አድርገውና ከእነሱ ጋር ተመሳሳይ ሰዓት ባለው ይሁን ተመሳሳይ ባለብህ አዎ ስንመለስም አዎ ስንሄድም አብረን ሲሄዱ ብንሆን ሲሄዱ ስድስት ከሩብ ከዚህ ሄዱና ከዛ ሲመለሱ አራት ሰዓት ነው በቃ እንደዛ ከቆረጡ በ- በ- በ- በዛ መልኩ ነው።
እሺ የእርሱን ስም ይልኩልኛል ቴሌግራም ላይ
አዝማች አለማየሁ
አዝማች አለማየሁ
አለማየሁ
የአያትና አሸልጋር በዳኔ
በዳኒ አዎ እሺ የሁለተኛ ተሳፋሪስ
ዮናታን ዮናታን ጥጋቡ ጥጋቡ ባህሩ
ባህሩ
አዎ ባህሩ
እሺ ቴሌግራም ላይ ልክላቸዋለሁ እዛው ላይ ክፈሉት እነሱ የከፈሉበት ስላለ በቃ አሁን ይከፍልሃል እሺ እሺ
አ- እንትን account ስላላቸው በእነሱ ባስገቡ- ባስገቡበት account ይከፍላል አስራ ስምንት ሺ
ሶስት መቶ ሰማንያ ስድስት ሶስት መቶ ሰማንያ ስድስት ሺ በቃ አሁን ያስገቡላል እሺ እሺ ይዝሎታል እሱ።
አመሰግናለሁ።
እናመሰግናለን ስለደወሉ። መልካም ጊዜ